hello ጤና ይስጥልኝ።
hello hello፣
ጥልኝ እባክዎት ምን ልርዳው?
ሰላም ነው?
እግዚአብሔር ይመስገን። እባክዎት ምን ልርዳው? ይሄን አይ ካርድ ስሞላ ስሞላ ብር እየተቆረጠብኝ በየቀኑ ብር አራት ምንድን ነው ችግሩ? ብትነግሪኝ በዚህ ቁጥር ነው የተቆረጠብኝ።
ይልኝ
ምን አሉኝ?
የብር የለም ካርድ አላግባብ እየሄደብኝ ብሩ ማለት ነው እየተበላው
እ ቴሌቢን game ላይ ደንበኛ ነበሩ፣ ግን ደንበኝነቱን ካቋረጡ ቆይተዋል። እዚህ አይደለም የሚቆርጥቦት።
እና ምንድን ነው ይዞት ሚሄድ? እኔ እኮ የለም ጥያቄዎት ነው የምጠይቀው ያለ
ምን አሉኝ?
ጥያቄ ነው ጠይቅ ያለ ከዛው
ደንበኝ ደንበኛ አይደሉም ተቋርጦሎታል እኮ ከ- ነበሩ በፊት ግን እኛ ጋር ደንበኛ አይደሉም። ዘጠኝ ዘጠና አራት ነው ደውለን የምጠይቁት እንደ
ዘጠኝ ዘጠና አራት
አዎ አይሰራም እሱ
እዛ ላይ ነው የሚያውቁት። ምንም ማድረግ አንችልም። እዛ ላይ ነው የሚያውቁት።
አይ